hello ጤና ይስጥልኝ።
ሰላም ሰላም።
ሰላም ከአልኮል center ነው የምደውላችሁ። የቤት የሆነ ትኬት ነበረ እሺ
ሀምሳ ዘጠኝ ሀምሳ ዘጠኝ ቁጥር ማለት ነው እና ደውለው ነበረ ከዚህ ትኬት ቁጥር በፊት የሆነ ትኬት ሌላ አስመዝግቦ ነበር። በጣም ቆይቷል እና thermostat ያስፈልገዋል ተብለን እየጠበቅናቸው ነው አለ እና መጥተው ነበረ አለ እና ከመጡ በኋላ ደግሞ ደግመው thermostat አይደለም ችግሩ ብለውን ያው እስካሁን ድረስ አልተስ- አልተስተካከለልንም አሉኝ።
እሺ ሀምሳ ዘጠኝ ሀምሳ ዘጠኝ አይደል አዎ ሀምሳ ዘጠኝ ሀምሳ ዘጠኝ መርሻ ታውቅሻለሁ አንቺ እሺ thank you